ሄሎ
ማሊ ባባ
ጤና ይስጥልኝ። እንዴት አለሽ?
እግዚአብሔር ይመስገን አባ።
ሄሎ
ጤና ይስጥልኝ።
ሰላም ነው እግዚአብሔር ይመስገን አባት።
አለ እንትን ቪትስ ፈልጌ ነበር። ቪትስ ያሪስ
ዚት manual ሁለት ሺህ አንድ
ሁለት ሺህ አንድ የለንም ሁለት ሺህ ሁለት እና ሁለት ሺህ አራት
ሁለት ሺህ ሁለት ማኑዋሉ
ሁለት ሺህ ሁለት እና ሁለት ሺህ እ ሁለት ሺህ ሁለቱ አንድ አውቶማቲክ ነው። ሁለት ሺህ አራቱ ግን በማኑዋል አለን።
አ ሁለት ሺህ አንድ አላገኝም። በእናትህ
ገበያው ነው ወይ ሰሞኑን ደውሉልናል። አሁን ላይ የለንም። ሰሞኑን ደውሉልናል።
አ ሁለት ሺህ አራት ስንት ነው?
ሁለት ሺህ አራቱ አት- አስራ ስምንት